ሳትናዋ ሚታ በዛውብኝ ሳትናው ትጥሩኝ ባንቺ ሳትናው አልቀረም መውደዴ ሳትናው አልማዝ ፍቅሬ እንጂ ሳትናው ያንቺ መውደድ ይዞኝ ሳትናው ልቤን ሲያናወዘው ሳትናው ፍቅርሽ ቄስ ሆኖብኝ ሳትናው ልቤን አናዘዘው ሳትናው ይራመዳል እግሬ ሳትናው መኖን አለሁ ብሎ ሳትናው ሳይወዱ መታማት ሳትናው በፍቅር ተጥሎ ሳትናው መንፈሴም ናወዘ ሳትናም ልቤም ስብርሳ ሳትናው በራሴ ተጭኖ ሳትናው የፍቅርሽ አበሳ ሳትናው ፍቅርን የወረሱት ሳትናው መውደድን ተገፎ ሳትናው አንጀቱ ሲቃጠል ሳትናው ይቀመጣል አርቦ ሳትናው የሰው ጉም ጉም ሳትናው አሜታው ምንድን ነው? ሳትናው አሪፌ ልቀመጥ ሳትናው ፍቅር የጋራ ነው። ሳትናው ሀሜታ ጉም ጉም ሳትናው በእኔ ላይ ተስፋፋ ሳትናው መቁረጥ ሊጀምር ነው። ሳትናው ልቤ ፍቅሩን ተስፋ ሳትናው ሁልም ያለ ጫካ ሳትናው ሁልም ያለ ዱር ሳትናው ሲነጋገር ያድራል ሳትናው ከሙዜሩ ጋር ሳትናው እንኳን ባልንጀራ ሳትናው ልባ ይታመነ ሳትናው እህ ማለቷ ሳትናው መታመም አንጂለ ሳትናው ውስጥ የጠየቁልኝ ሳትናው ምኗን ነው ምኗን ነው ሳትናው ምኗን ነው ምኗን ነው ሳትናው ምኗን ነው ምኗን ነው